Hello, Oi.
Amani? አማኑ ሄሎ፣ አ- አ- አንስ አስተማሪዋሽ ውሰድላት።
ምን አልክ?
አስተማሪዋሽ ውሰድላት።
እኔ ጋር ናችሁ አልኩ።
አማ- እ- እ?
እኔ ጋር ደቂቃው ነገችሁ ገብተዋል።
እኮ ችግር የለውም ስጨርስ እንታይማ ጠይቃ። አሁን ግን አምጣልኝ ብላለች፣ ውሰድላት። እሺ
እስኪ ልደውላትና ቼክ አድርጌ ልደውላት አለ አንስታልጣልኝ እያለች ነው እዚህ ደውላ፣ ቢሮ እኮ ዘጊዜ እኮ ደውላ ደወልኩላት።
እኮ እሺ፣ አማን የለም በ- ያጋጥማል እኮ እንደዚህ አይነት ነገር። ምን ችግር አለው?
አ- አሌክስ ነው ወይ ተሳስተሽ አሁን ደውለሽ ነው ወይስ አሌክስ ይቅርታ፣ እሺ ስምን እየተሳትኩ ነው። ሀያ አራት ስልሳ ስምንት ያዝ አንተ ና ከሳምቡሳ ያለው አ-
ስለዚህ ሰርላ ከመሮ ይምጣልኝ እያለች ነው።
እሺ